ሄሎ ጤና ይስጥልን ችብችብ።
ታዲያስ እንዴት ናችሁ?
ሰላም።
እዛ እንትን ላይፍ ቦይ ሳሙና ገብቶናል። ላይፍ ቦይ እና ላክስ ማለት ነው።
እሺ ትንሿ ናት ወይስ ትልቁ ነው? ለማዘዝ ፈልገን እሺ፣ አንዴ ይጠብቁኝ።
እሺ። እንትኗን አንድ
እስቲ መልሼ ልደውሎት፣ ይቅርታ